ጤና ይስጥልን በምን ቤት ነው የምንረዳው?
ብር አስገብቼ ነበር ንግድ ባንክ ላይ እሺ
አልገባልኝ። trans ስለሆነ መች ነበር ውጭ ያደረጉት?
ትላንት ወዲያ ነው
ትላንት ወዲያ ማለት ቅዳሜ ነው።
ቅዳሜ የለትም እዛ ነገር ስንት ብር ነው?
ሁለት ሺህ ብር ስንት ብር?
ሁለት ሺህ ብር ይሄ ነው ቤት ቤት ስልኮ።
አዎ
አንድ የጠብቁኝ መስመር ላይ ቼክ ላድርገው። hello hello ይኸውልህ ያወጣኸው በ voucher ነው። ወደ ንግድ ባንክም ወደ ቴሌብርም አይደለም የላከው። በ voucher ወጪ ሲያደርጉ ሁለት አይነት አማራጭ አለ። አንደኛ አቅራቢያ የቤት ቤት ሱቅ ካለ እዛ ሄደው voucher code ሲሰጧቸው ሁለት ሺህ ብር cash ይሰጡታል። ሁለተኛው አማራጭ ደግሞ step ኡን እኔ ነግሮትና ወደ ቤት ቤት መመለስ ነው። ግን ድጋሚ ወጪ ማድረግ አይችሉም፣ ለመጫወት ነው። ያው እንደ deposit ስለሆነ የሚቆጠረው ድጋሚ ወጪ መሆን አይችልም።
okay። አይ ተጫውቼ ከዛ በኋላ ሰው አሁን ከበላው ደግሞ ማውጣት አልችልም።
ይቻላል። ትንሽ transaction ካለው ይለቃል system ኡ። ግን ያው እንዳስገቡት ወዲያ ወደ ባንክ ወይ ወደ ቴሌብር ማዘዝ ስለማይችሉ
አይ እንደዛ ተጫውቼበት እንትን እላለሁኝ። በቃ step ኡን እንዴት ነው የምትነግሪኝ? ልጣ እንደዚህ ልንገሩት ወይስ ቴሌግራም ላይ ልላክሎት?
ቴሌግራም ላይ attach አድርግልኝ።
በቃ ስለዚህ በዜሮ ዘጠኝ ዜሮ ሶስት ስልክ ቁጥር ያዙና እዛ ላይ hi በሉኝ step ኡን እልኮልዎታለሁ።
ዜሮ ዘጠኝ ዜሮ ሶስት አርባ አራት
እ እ እ ዜሮ ዘጠኝ ዜሮ ሶስት አርባ አራት ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት አርባ ሰባት ዜሮ ዘጠኝ ዜሮ ሶስት
አዎ አርባ አራት ሰላሳ ሰባት አርባ ሰባት እዛ ላይ hi በሉኝና እልክሎታለሁ።
እሺ መልካም ቀን